ችሎ denetmişmiş.
ሄሎ ብሩ ሙሉ ትገብትቦት ስናደርግ አይገባም።
አልገባልህም አድርገህ አ
እሺ፣ ስልክህን ንገረኝ።
አ
እሺ፣ ዘጠኝ አስራ አንድ አልክ ዜሮ ዘጠኝ አስራ አንድ እሺ፣
ሰላሳ አምስት ሰላሳ አምስት እሺ፣
ሁለት ጊዜ ሰላሳ አምስት አልክ እሺ፣
አስራ ስድስት መጨረሻ እሺ፣
መቶ ሃምሳ ብር እሺ። መቼ ነበር ቀኑ?
አሁን አሁን አሁን ነው። እሺ፣ አሁን አ
መቶ ሀምሳ ብር አይደለ?
አ በቃ ትንሽ በጣም ቆይተህ ጥሩ።
ሞክረው። እሺ፣ ይገባልሃል፣ አ ይገባልሃል። ትንሽ ቆይተህ ሞክረው።
ይገባልሃል።
አዎ፣ ይገባል። account ላይ ትንሽ ቆይተህ ሞክረው።
ምን አ- አ- ለቤስት ቤት ላይ ይገባል ወይ አዎ፣ ቴሌ አዎ። አይ ቤስት ቤት ላይ ይገባል።